እሷን ጠይቄያለሁ። ገኒን ጠይቄ
ወደ ሰማንያ ሳምንት ደውሎ ነበር ፕሊዝ ሰው
እም ሁለት hello፣ ሰላም ጤና ይስጥልኝ።
ሰላም ነው?
ሁሉ ሰላም ነው? ፍሊንትስቶን ሆምስ
ከየት?
ከፍሊንትስቶን ሆምስ
አልሰማሁትም።
ከፍሊንትስቶን ሆምስ
እሺ፣ እ፣ ደውሎት ነበረ። missed call ኡን አይተን ነው የደወልነው መልሰን።
እ፣ እኔ እንጃ እስኪ ባሌ ደውሎ ሊሆን ይችላል።
እሺ፣ አይ maybe ስለ አክሲዮን መረጃ ከፈለጉ ስለ ቤት ብዬ ነው።
ኦኬ፣ ቆይ በቃ ሲወጣ ሻወር ስለሆንኩ ሲወጣ እደውልልሃለሁ።
እሺ እሺ።